ጽዋ ምስጢረ ህዋ ዘመስቀልከ አንተ አራይከ አጸደ ወይን ዘጽድቅ ተክልም ዘቤተ ክርስቲያን ዘጸማ ይምጻሃብየ ወይስተይም ነቃ ህይወት ፈልፈለ ነቃ ህይወት ክቡር ደሞ ለክርስቶስ ጽዋ ጽዋ ህይወት ትሚያጦ ፈልፈለነቃ ፈልፈለነቃ ድርብ ፈልፈለነቃ ህይወት ክቡር ደሞ ለክርስቶስ ጽዋ ህይወት እጥሚያጦ ፈልፈለ ነቃ ህይወት ግቢ የሚያደርገው ሁለተኛ ነው። የሚቀድመው በበትረ ሐፂን ነው።